ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን ቤት ቤት አዎ፣ ካሽ ፖሊስ ሰርቪስ ጣቢያ እሺ ንገረኝ አስራ ሁለት
አስራ ሁለት ሰባ ሰባ ሀያ አራት ሀያ አራት
ሀያ አራት ድጋሚ ነው አይደለም አስራ ሁለት ሰባ ሀያ አራት እ ሀያ አራት ዘጠና አንድ ዘጠና አንድ አዎ እሺ እሺ ሎስት ነው እሺ
ውስጥ ነዋ።
አዎ ተመላሽም የለውም ኦዶ ትንሽ ስለሆነ ኦኬ እሺ። እንትን አራት አራት አራት ክለብ የቀረቡት ሰዎች ምናምን ነገር ካሻዎት ምናምን ማድረግ አይቻልም።
ምን አልከኝ አራት እ- ክለብ እሱ አሽ- ካሻውት የሚሰጥም ጊዜ አለ የማይሰጥም ጊዜ አለ እሱን ቤት ሊ- ማይ ቤት ውስጥ ገብተህ ቼክ አድርገው ካሻውት እንደሚፈቅድና እንደማይፈቅድ ኦኬ እሺ።
እሺ እሺ እናመሰግናለን መልካም ቀን